ከዛም አንድ ትንሽ ስልክ አለብን። አራት አምስት የሚሆን ሰው አለ።
ሄሎ ሄሎ ጤና ይስጥልኝ።
አውሪስ ከጅቡቲ የደወልኩሎት ሄሎ። ኦኬ እስቲ ስልክ ነበር ከኛ ዛሬ ነበረኛው ኦኬ አዎ፣ ዛሬ ስቶክ ላይ ትንሽ ጥረት ነበር። ለዛ ነው ያላክ ነው እና ነገ ነገ ላክ ይመጣል?
አዎ፣ ነገ ላክሎት መረከብ ይችላሉ አይደል?
አዎ እችላለሁ።
እሺ፣ ሳሪስ ነው ሀና ነው ይመጣል።
ፓሪስ አይደለም ላፍቶ ነኝ እኔ። ላፍቶ ኪና- መድኃኒዓለም
ላፍቶ መድኃኒዓለም አዎ በቃ እሺ፣ ነገ ላፍቶ አስልክሎታለሁ። እሺ እሺ እሺ እሺ፣ መልካም እሺ።
እሺ አመሰግናለሁ።